ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ? ሄሎ
ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎ?
ድንች ለማድረግ ብር ለማስገባት ፈልጌ ቴሌ ብር መማር የለም ሌላ ሌላ መማር ልጠቀም ወይስ ይመጣል?
ሄሎ ካሽን መጠቀም ይችላሉ። ነገር ግን ደግሞ ቴክኒካል ችግር ስላጋጠመ ሌላ step ያለው እንትን ችግሮትን ሊፈታ የሚችል ሌላ method አምጥተናል እና በዛ መሰረት ማስገባት ይችላሉ።
ቴሌ ብር ግን ልንገርዎት?
ያስፈልጋል። እሺ ያ እኮ ቴሌብር የሚ- የሚያስገቡበት ሌላ አማራጭ እሺ የቴሌብር ስልክ ቁጥር ሰጦታለሁ የሚያስገቡበት ከዛም እዛ ላይ ያስገቡና የሁሉ ስፖርት የሁሉ ስፖርት ሙሉ ስሞቱን ስልክ ቁጥር የሚጠቀሙበትን ማለት ነው እንዲሁም አዎ።
ደግሞ screenshot ኡን እና የእርስዎን ሙሉ ስምና ስልክ ቁጥር አንድ ላይ አድርገው በቴሌግራም ይልኩልናል ስልክ ቁጥር ልንገሮት የያዙ እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት በቃ።
አዎ ፍትሀ አምላክ ማርዬ
እሺ ስ- የቴሌግራም ልንገሮት
እሺ የቴሌግራም ንገሪና ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በቃ።
አዎ
እሺ አመሰግናለሁ።
እሺ መልካም ቀን